አይደለም እንዲያዩ ይፈልግ ሄሎ አቤት ከቺፕቺፕ መልስ የደወልኩኝ እሺ
ዌራውስ ላይ አለ ዘይት እና ተመላሽ መኪና ካለ ምናልባት ለከሳፍሉ ይችላል። ካልሆነ ግን ነገ ነው የሚሆነው።
እኮ ከሰዓት ነገማ አታድርጉት። ዛሬ የለም።
ከሰዓት መሆን አለበት።
እርግጥ ጋር መኪና እሺ አሳውቃለሁ፣ ግን መኪና ያው ለነገ ነው የሚሆነው። እሺ ሎኬሽን የት ነው የሚመጣሉት?
አለ የሰጠሁት ሌኩ- location እንትን ያልኩበት እዚህ አትሌቶች መንደር
okay እሺ ም፣ ሰሚት ላይለም አካባቢ በቃ እሺ።
ቅርብ ነው። ለዚያውም site ኡ
አዎ መኪኖቹ ተመላሽ ካለ አስልክሎታለሁ፣ ችግር የለውም። እሺ እሺ መልካም